ሄሎ ሄሎ
ቆረጠ።
እኔም እየሞከርኩ ነበር።
በቃ ስልክ ስልኬን ልላክልህና ከዛ በኋላ ላክላት ለሷ።
አዎ ልክላታለሁ። ምንድን ነው የምታየው? አሁን ታዲያ ስትመጣ ገና ባዶ ነው መሬቱ።
አይ ባዶ አይደለም፣ ህንጻ እኮ አለ።
እስኪ ለማንኛውም ትመጣለች። በቃ ላክልኝ እና አዎ፣ እኔ እልላታለሁ።
ሁሉንም ነገር ያለውን ነገር መታ ብታየው ምናምን ይበልጥ አሪፍ ነው ለሷ።
በቃ ላክልኝ። ሜላት ነው ያልሽኝ አይደል?
ላት ሜላት እና ላክልኝ። እሺ
ልክላለሁ።